መታኝ ውርጩ ቢገርፈኝም ብርዷ አጥንቴ ዘልቆ ቢያንሰፈስፈኝም የሚያሞቀው አካል ቢፈልግም ጎኔ ላፋፍሞ ብዬ ሌላ ላይ ምኔ እንደጉም በትንሽብኝ ነጥቀሽኝ ሰላም ደስታዬን ያለ ሰው አስቀርተሽኝ ጥለሽኝ ሄደሽ ብቻዬን አልቻልኩም እኔ ሳልቻልኩ የሀሳብሽ ሸክም ደይን እንደጉም በትንሽብኝ ነጥቀሽኝ ሰላም ደስታዬን ያለ ሰው አስቀርተሽኝ ጥለሽኝ ሄደሽ ብቻዬን አልቻልኩም አልቻልኩም የሀሳብሽ ሸክም ደይን ነይ